ከክለምበሽ በፊት መቼ ነው የሚሄደው?
ሴት በስተዚክ ሆኖብኝ ነበርና ይደወላል ተብሎ ይደወል ምን አልከኝ?
ስኬት ላይ ጨዋታ በስቻት ኤክስ ተደርጎ ነበር።
ቴሌግራም ላይ አውርተህ ነበር?
አይ ቴሌግራም ላይ አላወራችሁ፣ በዚህ ስልክ ደውዬ መልሰን እንደውልሃለን ብላችሁ ነበር።
ካሸር ኮዱን ይዘኸዋል?
አዎ
እሺ ንገረኝ።
አስራ ሁለት እሺ አስር አስር ዘጠና ዘጠኝ ዘጠና ዘጠኝ አርባ ሶስት
እኔ ዶርስ ምንድን ነው?
አዎ ኦኬ ያው አሳውቅልሃለሁ። እሺ መልስ ስላልሰጡኝ
እና መቼ መቼ ነው እንትን መልስ ሲመልሱልኝ እደውልልሃለሁ። ችግር የለም።
ምን ያህል ጊዜ እኔ እንጃ አላወኩም። መልስ እንደመለሱልኝ እደውልልሃለሁ። እሺ እሺ
እሺ ቤትዬ